Hello.
ሄሎ
ሄሎ።
ዋሽንግተን የሕክምና ማዕከል ምን ልርዳ?
በሆነ process ምናምን ትጀምራላችሁ ብዬ ይቅርታ፣ ምን አልከኝ?
process ትጀምራላችሁ ብዬ ሰምቼ ነበር ቲክቶክ ላይ።
አይሰማኝም። ምን አልከኝ?
process ትጀምራላችሁ ብዬ ሰምቼ ነበር ቲክቶክ ላይ።
ሰምቼ ነበር። hello hello።
ምን አሉኝ?
አይሰማም።
ስላልተሰማኝ ነው። ይቅርታ፣ ምን አሉኝ?
ቲክቶክ ላይ አግኝቼው ነው ይህን ስልክ ቁጥር ማለት ነው። እንትኑ እሺ፣ እሺ።
process